ጤና ይስጥልኝ ባለቤቷ ጸጌ ትኛባ ከማየት ተነስቶ ጤና ይስጥልኝ
አብሮ ይስጥልን።
እሺ፣ ምን አይነት የቁጥር መረጃ ልስጥ? ደንበኛችን ፓስፖርት ለማሳደስ ነበር።
ምን አሉኝ?
ፓስፖርት ለማሳደስ ነበር።
እሺ፣ ፓስፖርት ለማሳደስ ቀጠሮ የሚይዙበትን እንዴት ቀጠሮ ማስያዝ እንዳለቦት እንድነግሮት ፈልገው ነው።
አዎ
website እነግሮታለሁ። እሱን ወረቀት ወይም ደግሞ እስክሪብቶ ከያዙ የያዙና ልንገሮት።
እም፣ ኢትዮጵያን እህ፣ Ethiopian Ethiopian passport እም፣ services እም፣ dot gov እም።
dot et
እሺ እሺ ደንበኛችን እ፣ ይህን ብሎ ሲገቡ ያመጣልዎታል። እ፣ ለአዲስ ለማስ ለአዲስ ነው ወይስ ለማሳደስ ነው ምናምን የሚል ይመጣልዎታል።
እም፣ እሱ ላይ እርስዎ የሚመርጡት እ፣ ለማሳደስ ብሎ ቀጠር ማስያዝ ይችላሉ ደንበኛችን።
እሺ፣ አመሰግናለሁ።
እሺ ሌላ ጥያቄ ይኖሮታል?
የለኝም።
እሺ ቴሌቪዥን ስለደወሉ እናመሰግናለን። መልካም ምሽት ይሁንልዎት።